ጤና ይስጥልኝ። አሪፍ ቤት አምሬት ነኝ። ባኮ ምድርዳው
ሰላም ነው። ከሁሉ ስፖርት ላይ ማለት ነው እሺ ወደ እናንተ ብር ገብቶ ነበር እና እዛው ላይ ቀረ። ወደ ቴሌ ብር ልናደርገው ስንል እናንተ ላይ አሪፍ ላይ ነው የገባው አሉን።
ሁሉ ስፖርት ወደ ቴሌብር አዎ፣ ወደ ቴሌ ብር ስናደርግ አሪፍ ላይ ነው የገባው አሉን።
መች ነበረ?
ማታ ትላንት።
ሶስት ሰዓት ሶስት ሰዓት ላይ አዎ።
እሺ
በዚህ ቁጥር አይደለም ግንማ።
በዚህ ቁጥር አይደለም። እሺ ይስጡኝ።
አዎ ልንገሪሽ ስልኩን ዜሮ ዘጠኝ እሺ
አስራ ዘጠኝ አስራ ዘጠኝ
ሀያ አንድ ምን አሉኝ?
ሀያ አንድ ሀያ አንድ
ሰላሳ አምስት ሰላሳ አምስት ስልሳ አራት
ስልሳ አራት እሺ ሙሉ ስሞትን ይንገሩኝ። የቴሌብር
ታደለ ጫኔ
ወዳጅ ታደለ ጫኔ
ታደለ ጫኔ ምን ያህል ብር ነበረ?
ሶስት ሺ አምስት መቶ
ሶስት ሺ አምስት መቶ ብር። እሺ ደንበኛችን ሁሉ ስፖርት ላይ transaction history ያሳየታል አይደል? ሶስት ሺ አምስት መቶ ብር withdraw ማድረጎትን ያሳየታል።
አዎ
እሺ እሱን screenshot አንሱትና አሁን በምሰጠው ስልክ ቁጥር ቴሌግራም ላይ ይልኩልናል።
እሺ በዚህ ስልክ መላክ ይችላሉ አ? ሄሎ እ እምቢ ስላለ
ዜሮ ዘጠኝ ዘጠና ሁለት
ያዝ ስልክ ቆይ ዜ- አንዴ ዜሮ ዘጠኝ ዘጠና ሁለት ያዝ ስልክ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ በዚህ ስልክ ልላክልሽ አዎ screenshot።
በዚህ ስልክ ሶስት ሺ አምስት መቶ ብር withdraw ያደረጉትን አ screenshot ያነሱትና ከሙሉ ስሞት ጋር አንድ ላይ አድርገው ቴሌግራም ላይ ይልኩልናል።
እሺ እሺ እሺ እሺ ደንበኛችን ጉዳዩን ወደሚመለከተው አካል እናስተላልፍሎታለን። ሌላ ምረዳዎት ነገር አለ?